ben Erspey, samarbeidsmengde bak Kommeldorfdal.
ሰሙልን
እንዴት ዋሉ?
ትናንትና ማለት ነው፣ ዘጠኝ ሰዓት ያለ ማለት ነው።
ምን አሉኝ?
ትናንትና እሺ ዘጠኝ ሰዓት ከሀያ ላይ ቀን ላይ ከቴሌ ብር ነው ወደ አኪ ላይ ሶስት መቶ ብር ትራንስፈር አድርጌ ነበረ
ስንት እና ብር? አሉኝ?
እስካሁን አልገባልኝም።
ስድስት መቶ ብር ነው ያሉኝ።
ሁለት መቶ ሁለት መቶ ሁለት መቶ ብር ወዴት ነበር የላኩት?
ወደ- ወደ ከቴሌ ብር ወደዚህ ወደ አሪፍ ላይ ወደዚያ ወደ በዚህ ስልክ ማለት ነው እሺ የ betting site ኡ ስም ምንድን ነው የሚጫወቱበት?
ሁሉ
ሁሉ ስፖርት።
አ
አሁን በደወሉበት ስልክ ቁጥር ነው ቴሌብር የሚጠቀሙት?
አዎ እናቴ አዎ አቤት
እሺ ደንበኛችን የቴሌብር ሙሉ ስሞትን ንገሩ።
ተወልደ ገብረ
ተወልደማ
ገብረ ጨርቆስ አንቺ አንድ ስልክ እያወራ ነው። ስልክ እያወራ ነው እሺ ደንበኛ
ወይ
ከቴሌብር ማረጋገጫ መልእክት ገብቶለታል።
አዎ
እሱን text message screenshot ያነሱትና ወይም copy paste አድርገው አሁን በምሰጡት ስልክ ቁጥር ቴሌግራም ይልኩልናል።
እሺ ስ- ስ- ስልክ ይስጥ።
ያ ቁጥሩን ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ ስድስት ሀምሳ አምስት ሀምሳ ስድስት እሺ
ሀምሳ አምስት ነው ያሉት መጨረሻውን እ
መጨረሻውን ሀምሳ አምስት ነው ያሉት።
አዎ ሀምሳ አምስት እናቴ እሺ ደንበኛችን፣ ሌላ መረዳት ነገር ይኖራል?
ሪል ሜኒ አመሰግናለሁ።
እሺ ደንበኛችን፣ ስለደወሉልን እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልን። መልካም ቀን